ጤና ይስጥልኝ BGI ኢትዮጵያ ብርሃን ነኝ። እባክዎትን ምን ልርዳዎት?
Hello hello hello hello hello ይሰማኛል ደንበኛችን፣ እባክዎትን ምን ልርዳዎት?
ከፍላ- ከፍል ውሃ ነው የምንደውልዎት። ከፍል ውሃ ከፍል ውሃ ፍንፍኔ
ከፍል ውሃ።
አ ፍንፍኔ
እሺ ደንበኛችን፣
ይኸውልዎት እሺ ደንበኛችን፣ አ እን- እ፣ ማነው ማሽኑ አልቀዳ ብሎ ስላስቸገረ ነው። እባክዎት ቴክኒኩን ላኩልን።
ማሽኑ ምን ሆኖቦት ነው?
አ የድራፍቱ የድራፍቱ የድራፍት ማሽኑ ምን ሆኖቦት ነው?
አ፣ አልቀዳ አለኝ። በቃ አስቸገረን።
አልቀዳለ አ፣ እ?
BGI ID ዮትን ይንገሩኝ። በስልኩ የተላከልኝን አጭር የጽሁፍ መልእክት አ፣ የቤቱ ዜሮ- መልእክት ይኸውልህ ዜሮ ዜሮ አርባ ስምንት አስራ ስምንት
ዜሮ ዜሮ አርባ ስምንት አርባ ስምንት አስራ ስምንት አ
እሺ ደንበኛችን አንዴ ጠብቁኝ።
እሺ ዳዲ ቆይ ቆይ፣ አሁን ደውላለሁ። ምን ያመጣዋል አሁን?
እ፣ የቤቱ ስም ምንድን ነው ደንበኛችን?
እ?
የቤቱ ስም ምንድን ነው?
የቤቱ አ
ፉልሃ ፍንፍኔ
ፍል ውሃ ፊንፊኔ ባር አ።
ሬስቶራንት ነው ምንድን ነው?
አ ሬስቶራንት አ እሺ ደንበኛችን፣ በዛ አላገኘሁትም። አንዴ በትክክል BGI ID ዮትን ይንገሩኝ።
የእንትኑ ቢያማን አይድ- እንትኑ ቁጥሩ ነው አዎ ቁጥሩን አንዴ ደግሞ ይንገሩኝ።
አስራ ስምንት አርባ ስምንት መሰለኝ ዜሮ ዜሮ